ቴክስ ማዕከል ባክዎትን እንርዳዎት?
hello ጤና ይስጥልን።
ጉዞዬን check ማድረግ ፈልጌ ነበረ።
ይቻላል።
ምን ልንገርህ አባት
ከየት ወዴት ነበረ በረራዎት?
ከኢትዮጵያ ወደ ዱባይ በኤምሬት ኤርላይን በምንድን ነው?
ኤምሬት ኤርላይን በ Emirate ከሆነ በ Emirate airline እኛ ማየት አንችልም። እሺ።
አይቻልማ።
አዎ ራሳቸው ወይ የገዙበት ቦታ ነው ማየት የሚችለው፣ ካልሆነ ግን ራሱ Emirates office ሄደው ነው ማየት የሚችሉት። ከየት ነው የገዙት?
እንጋ ገብቼ ሊሆን በራስ ከየት ነው የገዙት? ከየት ነው የገዙት?
ምን አልክ?
ከየት ነው የገዙት እርስዎ?
ምን አልከኝ አባ?
ከየት ነው የገዙት ትኬቶትን?
ኤጀንሲ ጋር ነው።
አዎ ኤጀንሲ የሰጡት ወረቀት የለም?
እ እንትኑን አዎ ልከውልኛል። print የሚደረገው ረቀ በቃ እሱ ነው የሚበቃውት፣ ወይም እሱን ይዘው በቂ ነው እሱን የያዙት።
አይ maybe edit ነው አይደለም የሚለውን check ማድረግ አልቻልኩማ።
አ okay፣ እንደዛ ከሆነ Emirates I think አልተሳት office ኣቸው ቦሌ ቦሌ መድኃኒዓለም አጠገብ
okay፣ ሰላም ሞል ትንሽ ከፍ ብሎ አ ሰላም ሞል ፊት ለፊት ያለው ነው።
okay፣ እዛ ሄጄ check ላድርገው።
እዛ ሄደው check ያደርጉት እንደዛ የሚጠራጠሩ ከሆነ።
እሺ፣ በጣም አመሰግናለሁ አባ።
እሺ፣ ስለደወሉልን አመሰግናለሁ። መልካም ቀን።